የኔ አበባ መታለች የኔ አበባ መታለች ሰበት ሰካንያል የአጥቢያ ኮከብ ነሽ የአጥቢያ ኮከብ ነሽ ሆይ ናንቺ ንጋት ፀሐይ የኔ አበባ መታለች የኔ አበባ መታለች ሰበት ሰካንያል የአጥቢያ ኮከብ ነሽ የአጥቢያ ኮከብ ነሽ ሆይ ናንቺ ንጋት ፀሐይ የአይኔ አበባ አንቺም ለኔ ሆንሽ እኔም ላንቺ ሆኝ ከዚህ በላይ ዓለም ደስታስ ምን ተገኘ ምን ተፈለገና ልቤ ብዙ ያስብ ጥንትም በመውደድሽ ባንቺ ፍቅር ሰክኗል እንኳን ሳክርፈ ሳትነጋገሪ ሳትነጋገሪ ስቅ ስቅ ይለኛል አንድ ቀን ስትቀሪ ለአንድ ቀን ስትቀሪ የተስተካከለ የፍቅር መዓዛ የፍቅር መዓዛ አሟልቶ ሰጥቶሻል የመወደድ ለዛ የመወደድ ለዛ ምን ኮከብ ቢበዛ ቢደምቅ ሰማይ ቢደምቅ ሰማይ አይችልም መገለጥ አይኔ አንቺን ሳያይ አይኔ አንቺን ሳያይ አበባ እንዳደይ እንዳደይ ተናፍቀሽ ብቅ በይ ያለላ ሙዳይ ኮለል ኮለል በይ አታሰብ በትዝታ ፋንታ ብቅ በይ አንዳት የአይኔ አበባ መታለች የኔ አበባ መታለች ሰበት ሰካንያ የአጥቢያ ኮከብ ነሽ የአጥቢያ ኮከብ ነሽ ወይን አንቺ ንጋት ፀሐይ የአይኔ አበባ መታለች የኔ አበባ መታለች ሰበት ሰካንያ የአጥቢያ ኮከብ ነሽ የአጥቢያ ኮከብ ነሽ ወይን አንቺ ንጋት ፀሐይ የአይኔ አበባ የምኞቴ ብካት የአጥቢያ ኮከቤ ነሽ ያዥኝ ወቂልኝ ጭንቀቴን ተረድተሽ ምቾቴም ድሎቴም ይሁን ስለ ፍቅርሽ ልግባና ያሙቀኝ አኑሪኝ ከልብሽ ብርቱካን ቢያፈራ ሲመቸው ወራቱ ሲመቸው ወራቱ እሸትም ቢቆረጥ ነበረ በወቅቱ ነበረ በወቅቱ መውደድም ሲወጠር አይቶ ገምቶ ነው አይቶ ገምቶ ነው ታዲያ አንቺ ፍቅር ጊዜ አይለይም ነው ጊዜ አይመርጥም መውደድ በቅርብ እንጂ በሩቅ አይታለም በሩቅ አይታለም ፍቅር አበባ ነው ልንገርሽ የኔ ዓለም ልንገርሽ የኔ ዓለም አበባ እንዳደይ እንዳደይ ተናፍቀሽ ብቅ በይ ያለላ ሙዳይ ኮለል ኮለል በይ አካስ በትዝታ ፋንታ ብቅ በይ አንዳት ያለላ ሙዳይ ኮለል ኮለል በይ ያለላ ሙዳይ ኮለል ኮለል በይ ያለላ